ጫማ ቤት ሄደው ወይ ጫማ ቤቱ ነው ቤቲ ጫማ ቤት እ እ ጫማ ቤቱ ቤ- ቤቲ በ- ጫማ ቤት ነው ሙሉ ሙሉ ሙሉ ነው።
አ እሺ ከቱምሳ ነው የምደውልልሽ።
ከየት?
ከቱምሳ
እሺ ድምፅሽ በጣም ርቋል።
እ፣ ከስልኩ ነው የሚሆነው ኦኬ ሌላ ስልክ ልስጥሽ? እሺ እ፣ እሺ ሌላ ስልክ እሺ 0911 23 08 ይቅርታ 38 ማለት ነው። ሳሚ ቆይ እሺ ነይ አንዴ አውሪው። እሺ አንዴ አንዴ የሞላልሽ ነው።
hello